ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
እንትን deposit አይሰራም እንዴ እናት? deposit ማውጣት ፈልጌ ይሰራል።
እምቢ ያለኝ እኮ ነው። ቻፓ specify ምናምን ይለኛል።
አዎ በ CBE ላይ ሳይሆን በቴሌብር ወይ ደግሞ በካቻ ይሞክሩ።
በምን በካቻ ወይ በካቻ ወይ ደግሞ በቴሌብር ይሞክሩት።
ካቻ ቆይ እስኪ እናት እንዳዘጊ በእናትሽ። ለምን በጣም እኮ አስጨነቀኝ። ላይ ነው የምትመርጪው ካቻ የሚለውን እዛው ፊት ለፊት አለ። መጀመሪያ ግን ካቻን ከ Play Store ላይ ያውርዱና ይመዝገቡ።
okay መጀመሪያ መመዝገብ አለብኝ።
አዎ
okay፣ እሺ በቃ በቴሌብርም ግን አይሰራም ቴሌብር ይሰራል።
እንዴ ያለኝ እሱም እኮ አይ እሱ ይሰራል። CBE ትንሽ ያስቸገረ ነው እንጂ ቴሌብር ይሰራል።
እስኪ ቆይ ቴሌብርም ልሞክሯ። አንቺ ያለሽ ስትራቴጂ ማለት ነው።
ይሞክሩና ይደውሉ። ሌላ ደንበኛ የምናስተናግድበት ቁጥር ነው ይሄ።
okay ነው እንዴ? እሺ እሺ ማ እሺ